ጤና ይስጥልኝ ኢትዮጵያ ብር መረጃ ማዕከል
እንትን ትኬት ቆርጬ ነበርና ሰዓት አልፏል አላለፈም። እንትን pick up
check in ገቢ ገቢ ላደርግ ፈልጌ ሰዓት አልፏል አላለፈም እንድታይልኝ።
እስቲ ይንገሩኝ እንትኑ እሺ በየነ ገብረስላሴ ቴሌግራም ላይ ነው የተላከሉት አ
የሀገር ውስጥ መረጃ ነበረ አ
አላለፈም መክፈል ይችላሉ መክፈል ይችላሉ አላለፈም
ለክፈልሽ እሺ፣ አሁን ከፍላለሁ።
እሺ አሁን ይክፈሉት ግን አ- አሁን ከፍላለሁ።
እናመሰግናለን ስለደወሉ መልካም ቀን